በሙሉ ሌሊት የሚውሉ ናቸው
አቤት
ጤና ይስጥልኝ ጤና ይስጥልን።
ከአሪፍፔ ነው የምደውለው ደንበኛችን ትናንት ደውለው ነበረ ከምን ከአሪፍፔ
አሪፍ አዎ አዎ ትናንት ደውለው ነበረ ደንበኛችን የሚፈልጉትን አገልግሎት አግኝተዋል አ- አ- አግኝቻለሁ። የኔ እናት ተስ- ተስተካክሎኛል። በጣም ነው የማመሰግነው።
እሺ ደንበኛችን መልካም ቀን ይሁንልዎት እሺ እሺ እናት እሺ